ሄሎ ወይ ሰላም ነው ፊበን አለው እግዚአብሔር ይመስገን።
ሄሎ ወይ
ይሰማል?
አዎ፣ አሁን ይሰማኛል።
ነገ ኢንተርቪው አላችሁ። እሺ እሺ ስንት ሰዓት ነው? ምን አልተሰማኝም። ምን ስትመጡ ነገ ኢንተርቪው አላችሁ። ኦሪጂናል ዶክመንት ኮፒውን አብረ ከቀበሌ አይዲ ጋር በጊዜ ሲገኙ ኦኬ፣ ኦሪጂናል ሁሉም መምጣት አለበት። እኔ ቴምፖዬን ለሆነ እንትን ፕሮሰስ አስይዤ ነበር።
ፎቶ ኮፒውን አብራችሁ
እ እሺ እሺ
ስንት ሰዓት
እሺ እሺ